ሄሎ ጤና ይስጥልኝ ቃል ኪዳን ነኝ ከ Best Bet ምን ልርዳዎ?
check- ትኬት check ለማድረግ ነበር።
ንገሩኝ። እሺ
አስራ ሁለት አስራ ሁለት ሀያ አንድ
ሀያ አንድ ሰባ ስምንት ሰባ ስምንት አስራ ሁለት ሀያ አንድ ሰባ ስምንት ሰባ ስምንት ድጋሚ እሺ በርንማውዝ ተዋድጋሚ እሺ በርንማውዝ ከሉተን ታውን የተራ- የተሰ- የተሰረዘ suspend የሆነ ነው አይደለ እኮ እሱ ሀያ አራት ሰዓት ሲሞላው ነው የሚታረመው ሌሎቹ ታርመዋል እሺ መልካም ቀን